ሄሎ ሰላም ጤና ይስጥልን። ቤት ቤት
አዎ በላት ቤት ፊት ውስጥ ላይ ገንዘብ አለው በላት
እ ስንት ብር ነበረ?
ሁ- ሁለት መቶ ሁለት መቶ እና እንደገና ሶስት መቶ እሺ መቼ ነበር ያረካው?
ዛሬ አም፣ አሁን አሁን ማለት ነው ይሄ ማታ ማ- አንድ ቦታ ሁለት መቶ እና አንድ ቦታ ሶስት መቶ
እሺ ዛሬ ነው ያረካው?
አ- ሁለት መቶ እና ሶስት መቶ
ዛሬ ነው ያረካው?
ዛሬ አሁን አሁን አም፣ ውስጥ ላይ Best Bet ቁጥሬ ነው።
አ
እሺ check ላድርግልሽ፣ አንዴ ጠብቀኝ።
ያርግና አስመልኩኝ
ቆይ check እያረኩልህ ነው። እሺ
እሺ
ስንት ብርና ስንት ነው ያልከኝ? በ voucher ነው ያረካው አይደል?
ሁለት መቶ ሁለት መቶ እና አዎ ሶስት መቶ በ voucher ነው ያረካው።
እ ሁለቱንም በ voucher ነው ያረካው። እ፣ በአካባቢ አዎ።
የ Best Bet shop ባ- ካለ እዛ ሄደህ እ- ማውጣት ትችላለህ።
አስመልስኝ እስኪ እሺ ወይ ቴሌግራም ላይ hi በለኝና step ኡን ልላክልክ
እሺ እስቲ እ፣ እም፣ እንዴት ቁጥሩ መመለስ እንደምትችል እልክልሃለሁ። ቴሌግራማችንን ታውቋለህ?
እሺ እም፣
እዛ ላይ ላክልህ።
ዝ- ዜሮ ሶስት ቤቱ እሺ ዝ- ዝ- አ፣ ዜሮ ዘጠኝ እ ቴሌግራማችንን ታውቋለህ
እናቴ መለስ አልችልም።
እኮ step ኡን ልንገርክ። account history የሚል ስልክ ላይ ትገባና
እሺ ከዛ voucher history የሚል ታገኛለህ።
እሺ ስለ እሺ ንገረኝ።
ምኑን
እም፣ እንደ አሁን መለስ አልችልም። አሁን እንደ የኔ account መለስ አንተ ስልክ ላይ መመለስ ትችላለህ
መልስኝ እስኪ እኔ- እኔ አልችልም።
እኮ ወይ step ኡን ቴሌግራም ላይ ልላክልክ።
እሺ እሺ ቁጥሩን ንገረኝ እስኪ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አርባ ሰባት ያው ማ- ማ- ቴሌግራም ላይ አልመለስኩም። ያው እንዴ ልመለስ እኔ ሶማኛ ነው የምችለው።
እኮ በቃ እንግሊዝኛ በሶማሊያ አልችልም።
ጻፍልን፣ ችግር የለውም ቴሌግራም ላይ
በሶ- እኔ ሶማኛ ብቻ ነው የምችለው፣ እንግሊዝኛ አልችልም።
እሺ። በሶማሊኛ የጻፉልን ቴሌግራሙ ላይ መልስላለን። በሶማሊኛ የጻፉልን
እሺ አሁን ይሄን ይሄን እመልሳለሁ። እሺ እሺ ላኩልን። እዛ ላይ step ኡን ልክሎታለሁ።
እሺ ፌቨን እናመሰግናለን።
ብለው የጻፉበት እሺ፣
እ?
ፌቨን ብለው የጻፉበት እንድለዩት።
እ፣ ስም አዎ ምን ምን አይ ፌቨን ብለህ ጻፍልኝ ቴሌግራሙ ላይ
ቢል
በቃ hi ብለህ ላክልኝ። እሺ ችግር የለውም።
እሺ ቢል
እሺ መልካም ምሽት።
እሺ እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ምሽት።
እሺ